ጤና ይስጥልኝ ቪኦኤ ኢትዮጵያ ህይወት ነኝ። እባክዎ ምን ልርዳው?
የማሽን ብልሽት ሪፖርት ለማድረግ ነው።
እሺ ደንበኛችን number ልንገርሽ?
ቢጃ ID ዎትን ይንገሩኝ።
አይ TIN ቢጃ ID ውን አላውቅም። TIN number ልንገርሽ?
እሺ ይንገሩኝ። TIN ነምበሩ ነው ሶስት ዜሮ
መስመር ላይ ያሉ ደንበኛችን ሶስት ዜሮ ሀያ ስምንት ይሰማል። በጣም አስመራቸው ችግር አለ። ሄሎ
ጤና ይስጥልኝ ደንበኛችን
ሶስት ዜሮ ሀያ ስምንት አይሰማም።
ጤና ይስጥልኝ ይሰማል። ሄሎ ደንበኛችን ይሰማውታል?
አዎ፣ ድምፅሽ ሩቅ ነው በጣም ሶስት ዜሮ ሀያ ስምንት